የስኮላር እርዳዎች
ወደ ሀገር ውስጥ በረራ ፈልጌ ነበር።
እሺ ከየት ወዴት?
አዲስ አበባ መቀሌ።
እሺ ለመቼ ነው የፈለጉት?
ለዛሬ
ዛሬ አርብ ነው አይደል? ከአዲስ አበባ ወደ መቀሌ አስራ አንድ ሰዓት ከአስር አስራ አንድ ሰዓት ከአርባ እና አስር ሰዓት ከሀያ ዘጠኝ ሰዓት አለ።
ዋጋው ስንት ስንት ናቸው?
አምስት ሺ አንድ መቶ ስልሳ አንድ ብር
አምስት ሺህ አንድ መቶ ስልሳ አንድ ብር ይሄ የአስራ አንድ ሰዓት እና የአስራ አንድ ሰዓት ከአርባው ነው።
የአስራ አንድ ሰዓት ማለት አዎ፣ ከሰዓት ማለት ነው።
አስራ አንድ ሰዓት አዎ
እሺ በሱ እናድርገው።
አስራ አንድ ሰዓት ላይ አዎ
እሺ አስራ አንድ ሰዓት ከአስር ወይስ አስራ አንድ ሰዓት ከአርባ
አስራ አንድ ከአስር ነው
እሺ ለስንት ሰው ነው?
ለሁለት
እሺ ያስኩሎት ነው። ስለዚህ አስራ አንድ ሰዓት ከአስር ላይ ሌላ?
ትኬት እንዴት ትኬት እንዴት ነው? አሁን ነው የምንቆርጠው?
አሁን መቁረጥ ከፈለጉ ይችላሉ። አዎ
አሁን ሊያዝልዎት?
ነጋዴ- አዎ ስማቸው text ላድርግልሽ?
እ፣ መታወቂያ ላይ ያለ ስም ይንገሩኝ።
okay ለ- እሺ ላክልኝ ልበለው። ሌላ ሰው ወይ ልደውልልህ?
እስከ አያት ይቀበሉና መልሰው ይደውሉልን። የመንገደኛውን ስም እስከ አያት።
እሺ እሺ